አቤት ጤና ይስጥልን።
አቤት
ጤና ይስጥልን። ሰላም ነው?
አለን አለን። ሰላም ነው?
ደህና። ሰማንያ አንድ ሰማንያ ስምንት ላይ እየደወሉ ነበረ።
ማን ልበል?
ሰማንያ አንድ ሰማንያ ስምንት ወደ ቅዱስ ሶኖምስ አ አ
እየደወሉ እየደወሉ ነው።
አ
መረጃ ፈልገው ነው? ሄሎ፣
አቤት መረጃ ፈልጎ ነው ወይ?
አ አ መረጃ እንትኑ ነው በቃ መሰጅ መጣ መጣኝና እህ፣
ለሱ ብዬ ነው።
ሚሴጁ ምንድን ነው? ከፕሊስቶኖምስ ነበር የተላከው እና ከዚህ በፊት ስለ ፕሊስቶኖምስ ያውቃሉ? ሄሎ ሄሎ